ሄሎ ሄሎ ሰላም ነው። እንዴት ነህ?
አለን አለን አለሁ። password ኡን ረስተኸው ነው?
password ኡ ቡና አስር አስር ከዛ የጥያቄ ምልክትና ቃል አጋኖ ነበር።
እሺ እና አልገባልህም?
አዎ አልገባም አለኝ።
B capital ነው ወይስ
አይ- አይ አንዷ ፊደል ብቻ ነች። B ብቻ ነች በካፒታል።
እኮ እንደሱ አድርገኸው አልገባም አለህ?
አዎ እንደዛ አድርጌው።
እንትን እሱ user name ውስጥ ትክክል ነህ?
አዎ ጀሚል ነው የሚለው። ጀሚል አንድ ቁጥር ነው የተጻፈው። የ cashier ኡ ነው ይሄ።
okay እስቲ እም፣
አረለ አይደለም A ነው የተጠቀሙት።
A ነው።
አዎ screenshot ያደረኩትን ልላክልህ እንዴ?
ቆይ አይ እየገባ ነው። እስቲ አዎ ላከው። እሺ screenshot ያደረግከውን ላከው።
አዎ፣ እሺ